ሄሎ ጤና ይስጥልኝ ቤተሰብ ጤና ይስጥልኝ አብሮ ይስጥልኝ።
አለን እግዚአብሔር ይመስገን። ምንድን ነው የብር ጉዳይ?
ምን ሆኖብህ ነው? ይቅርታ ትናንትና ጠዋት የገባ ያው እስካሁን እናስገባላለን እናስገባላለን እናስገባላለን ይላል። እኛ ያለች ካፒታል እሷ ነው። በእሷ እንኳን እንጫወት እና እንደበር ብለን ያው ልትልኩልን አልቻላችሁም እኮ ምንድን ነው
withdraw አድርገህ ነው?
withdraw ወደ ቴሌ ብር አድርጌ
okay እሺ፣ አንዴ ጠብቀኝ።
ወይ ፐርሰንት በምን ልደበር ታዲያ? እሺን ቀብ ጋበች ነው ቤተሰቤ ቁጥር አሁን የደወልክበት ነው?
በሰላሳ ቤት
አዎ፣ እሺ፣ አንዴ ጠብቀኝ። ቼክ እያደረኩት ነው።
እሺ። ማንታ ሳንጅረኔ
ሲጀመር ኦንላይን ደግሞ ለሰው ይሰጣል። ኦንላይን ይበላል።
ሶስት መቶ ብር ነው አይደለ? በቻፓ ሶስት መቶ ብር አሁን አሁን አዎ፣ የቻፓ transaction ኦች እንዳለ processing ላይ ናቸው። እሺ አዎ ቻፓ ነው ቻፓ ነው ያሉን እኮ ነው።
አዎ አሳውቀናቸዋል። ቻፓ እንዳለ transaction ኦቹ processing ላይ ናቸው በቻፓ የተደረጉት እና ይቆያ- ይስተካከላል ብለዋል። አይ እስከ ከሰዓት ድረስ ይስተካከላል።
እሺ እናቴ፣ እሺ፣ እሺ፣ መልካም ቀን ይሆንልህ።
መልካም ቀን።
እንዴት ያህል ብር አግኝቶ ነው የሚጠይቅ?